ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ ቤት ቤት ያስጥልኝ ቤት ስሚት ነው።
አዎ ነው አብሮ ይስጥልኝ እ፣ እንትን እየተጫወትኩ አልክትልኛል። አንድ ጌም ከኔ ነው ወይስ ከእናንተ እንትን ነው?
ምንድን ነው ጌሙ?
ቨርቹዋል ሆነ አባተር አባተር። አዎ አንድ መስመር ላይ ጠብቀኝ እሺ እሺ እሺ ኦኬ እ፣ ድጋሚ ሌላ ጥያቄ አቤት እሺ አባ check እናድርገው እሺ check እናድርግላ እናደርገዋለን
እና ትደውይልኝ ወይስ ልደውል?
መልሰህ ደውላለህ አባስ
እሺ check ያ- ያው check እንትን- ያደረግነው ነው እንደ- እንደማይሰራ እና እንደሚሰራ ማለት ነው
እሺ
መልሰህ ደውል